ጤና ይስጥልኝ። አሪፍ ነው የምንደውልዎት።
እሺ
አሁን በሰጡን ቁጥር ቴሌግራም ላይ አላወጣልንም፣ አልሰራም ቁጥሩ።
እስቲ እናንተን ደግማችሁ ስጡኝ። ማለት ወጣ ስቀበል ከተሳሳት ኢንቫይት ኢንቫይት አድርግ እያለኝ ነው። ዛጋ ያለ
እሺ፣ በድጋሚ እንስጦት ወይ ቁጥሩን።
አዎ እሺ፣ ስድሜ ለኮሻ ጥቀም ዜሮ ዘጠኝ ቀቢሜ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ
ሀምሳ አምስት ሀምሳ አምስት ሀምሳ አምስት አየህ
በዚህ ቁጥር ይላኩልን። በሌላ ሰው መላክ ይችላሉ። ሌላ ቴሌግራም በሚጠቀም ሰው አ ከሰራሉት በዛም ይቻላል?
ይልከውልን። ስምና ስልክ ቁጥሮትን ካስቀመጡ እናገኘዋለን። አዎ ይቻላል።
አየህ ስምና ስልክ ቁጥሮትን ያስቀምጡልን ያስመዘገቡበትን።
እሺ እሺ
እሺ፣ መልካም ምሽት ይሁንልዎት።